ሰላም ነው ወደ ዋሽንግተን diagnostic center?
አዎ ነው።
MRI እና thoraco lumbar lumbo sacral MRI ስንት ነው አንድ ላይ?
ምን MRI?
thora- lumbo sacral እና brain MRI
እሺ brain MRI እና lumbo sacral አዎ brain MRI አምስት ሺህ ሶስት መቶ ነው።
እሺ lumbo sacral ደግሞ አራት ሺህ አምስት መቶ አምስት ብር ነው።
okay
ለማን ነው?
ለ ለ patient ነው ግን እዚህ ገባኝ። አይ ምን አይነት ሁኔታ ላይ ናቸው ያሉት?
አይ stable ናቸው እሺ
stable ናቸው fifty percent discount አለን ብሎን ነበሩ ከባለፈው ሲያስታውቁት እኛ ጋር መጥተው እና የባለሙያ ነው እና discount የሚያደርጉልን ከሆነ ብዬ ነው
እ፣ ከየት ነው የሚመጡት? ከሆስፒታል ነው?
ከሆስፒታል ነው ከጥሩነሽ ቤጂንግ ሆስፒታል ነው ከየት ሆስፒታል?
ከጥሩነሽ ቤጂንግ ሆስፒታል እ፣ ጥሩነሽ።
አዎ እስኪ check አድርጌ ልደውልለት።
እሺ እሺ እሺ